የመጣ ነው የመጣ
እሺ አሁን ስንት ደርሷል መሰለህ? ሀምሳ ስምንት ደርሷል። ሀምሳ ስምንት ደርሷል።
ሀምሳ ስምንት እኛ ስንት ነን?
ዘጠና ሁለት
ዘጠና አይ በቃ እየመጣው እኮ ብሶት ላይ የለ ደግሞ በመሀል በማል በማል ስለሚዘለል አዎ እ መኪና ውስጥ ግላፍ አለ አይደል? ጓል ታጠቀ አ አ በማል በማል ስለሚዘለል አዎ። እና ይዘኸው ነው እሺ? አቤት ምኑን
መኪና ውስጥ አለ አይደል? መታሽ አንድ መታሽ
እሺ
ስትወርድ ይዘኸው ውረድ። ካልሆነ እዚህ ጋር ጫፍ ላይ ያለ እገዛለሁ።
አዎ እገዛለሁ፣ ገዝቼ እመጣለሁ እንጂ ባለፈው ጋራጅ በቀደም ሲገባ ሰብስቤ ነው ያወጣሁት ሁሉንም ነገር።
እሺ በቃ ያው እዛች ይጠብቅሃል። እሱ ከሄደ በኋላ እሺ እሺ